ሄሎ ሄሎ፣ እሺ ሰላም፣ እንዴት ነሽ? ከቢዩ ነበረ የምደውለው። ቻኖሊ ኑድል ለቡ ያለው branch ነው። እሺ በሰማንያ ሶስት ሀያ አንድ ዜሮ ዘጠኝ አንድ stir fry combo special ታዞ ነበር እና driver ኣችን ደርሶ text ካልገባልን አንሰራውም እያሉ ነበረ ብሎ ነበረ። አይሰራም ነግሪያቸዋለሁ። ገብቷል። እየተሰራ እኮ ነው። ቆይ እየተሰራ አዎ ነግሪያቸዋለሁ። እኔ እንዛም ስለገባ ከ- ካልገባ አንሰራም አይደለ?
አዎ አዎ አዎ ከዛ እየጠበቅኩ ነበር። ገብቶ ቆየው ከነገርኳቸው።
በቃ እሺ አሁን ስንት ደቂቃ ይስራል? ቢያንስ አረ ይደርሳል። order ያለ አይመስለኝም። ውስጥ ስላልሆንኩ ነው። ይዞ ይሄዳል እስካሁን እሺ በቃ እሺ እሱ ማለት ነው።
እሺ ቻው።